ሄሎ ሄሎ ሰላም ነው?
አዎ አዎ ከቤት ቤት ነው የምደውልልዎት።
አ ከቤት ቤት ነው የምደውልልዎት።
አ ገበዝ ገበዝ ቤት ነው ቴሌ ብሩ እ፣ ምንድን ነው ሶስት መቶ ብሩ
አዎ ወደ ዜሮ ዘጠኝ ሰላሳ ስምንት ሰማንያ ሶስት ሰባ ስድስት ስልሳ ስምንት ነው የገባው።
አዎ የኔ ነው
ቁጥር ተሳስተዋል።
ወላሂ እውነት ዜሮ ዘጠኝ ሰላሳ ስምንት ብሎ ሰማንያ ሶስት ነው የሚለው የእርስዎ ቁጥር ደግሞ ሰላሳ ስምንት ብሎ ሰባ ሶስት ነው የሚለው
አ አዎ በእናትህ እንደ ቴሌብር ጋር ይደሉና ቁጥር ተሳስቼ ነው ብለው ይጠይቋቸው።
አ ቴሌብር ነው ይሄ እሺ ቁጥሩ አዎ ቴሌብር ቁጥር ተሳስተዋል።
እሺ ደ አሁን ተባቀና በእናትህ ቴሌብሮች ጋር ይደውሉ እሺ።
አ ስንት ነው ቁጥሩ?
መቶ ሀያ ሰባት
አ እነሱ አዎ
መቶ መቶ ሀያ ሰባት
አይ እሺ መልካም ቀን